ጤና ይስጥልኝ ኢቲኤስ የጥሪ ማዕከል እባክዎ ምን ልርዳዎ?
ሰላም የሀገር ውስጥ ትኬት ፈልጌ ነበር ይቻላል ከየት ወዴት ነው የሚፈልጉት?
ከደሴ አዲስ አበባ ለመቼ ነው?
ለእሁድ
ለእሁድ እሺ ለአንድ መንገደኛ ነው?
ለሁለት እሺ አንድ ደቂቃ መስመር ላይ ይጠብቁኛል እባክዎትን ችግር የለም።
Thank you Hello Hello አሉ በጣም ይቅርታ መስመር ላይ ስላስጠበቅኩት እሁድና ሰኞ ሞልቷል እሺ ማክሰኞ ላይ ነው ያለን አሁን ነው አይደለ አዎ በየትኛውም የበረራ እንትን የለም በረራ ያው የሀገር ውስጥ በረራ በኢትዮጵያ አየር መንገድ ብቻ ነው በሌላ አየር መንገድ አይካሄድም ስለዚህ እሱ ደግሞ ሙሉ ነው እሺ
እሺ እሺ ሌላ ምረዳዎት አለ ከዚህ ውጪ የለም thank you እሺ ስለደወሉ እናመሰግናለን maybe ደሴ ኮምቦልቻ ኤርፖርትን ያነጋግሩ እሺ በጣም አስቸኳይ ከሆነ ነው አይደል እሺ አዎ ይሻላል እንደዛ ይሻላል እሺ ስለደወሉ እናመሰግናለን መልካም ጊዜ እሺ መልካም እሺ እሺ